hello ጤና ይስጥልኝ ጅብጅብ hello
hello hello ጤና ይስጥልን።
ሰላም እንዴት አደርክ?
እግዚአብሔር ይመስገን እግዚአብሔር ይመስገን። ትእዛዝ አዝዤ ነበረ አሁን እሺ እና ጀሞ ካላችሁ ዛሬ አብራችሁ ልታመጡልኝ ትችላላችሁ? በእናትህ ማታ አልሞላም ብሎኝ order okay አዎ ግን ትንሽ ጀሞ አሁን አንድ ላይ ግን ልጆች አለ ያዘዙና አዎ፣ የጀሞ አንድ መኪና ምናልባት ወጥቶ ሊሆን ይችላል ያው ዛሬ accept ከተደረገ ዛሬ መላክ እንኳን ያስቸግራል ግን
ምናልባት አይ መኪና አብሮ የሚወጣ ከሆነ በዛ ብዬ ነው።
አዎ፣ okay ቬ- እንትን ነው እ፣ እቃ እኛ ስንልክ አሁን ለምሳሌ ዛሬ complete የሆነ እ፣ group እንሰበስብና እቃው ማታ ላይ ተገዝቶ ነው warehouse ገብቶ የሚወጣው እና ትር- ምናልባት ትርፍ ላይኖራቸው ይችላል warehouse። ለዛ ነው ብዙ ጊዜ የ- የዛሬ ቀን የዛሬ order ለዛሬ የማይወጣው ብዙ ጊዜ ለዛ ነው። ግን ሞክርሎታል እስኪ ካለ እባክህ በቃ ብርሃን እባላለሁኝ።
እሺ፣ ስልክ ይንገሩኝ ከፈለ ዜሮ ዘጠኝ ሰላሳ ሰላሳ
ዜሮ ዜሮ ዜሮ ዜሮ ዜሮ አራት ዜሮ አራት ዜሮ ሰባት ዜሮ ሰባት እሺ፣ ሞክርሎታለሁ ግን ያው ቃል አልገባም።
እሺ ሞክርልኝ የምችለውን እባክህ።
እሺ፣ እሺ የኔ ጌታ እሺ መልካም መልካም ጊዜ።